ብራዘር ትኬት ቸክላር ፈልጌ ነበር። ካሸር ኮዱን ልንገር እሺ ይቻላል።
አስራ ሁለት ስልሳ ዘጠኝ አስራ ሁለት ስልሳ ዘጠኝ ዜሮ ስድስት ስልሳ አምስት
እሺ ሶስት ጨዋታ ልወስዳለሁ። እሺ ትኬት
ወድቋል ሶስት ጨዋታ ወድቋለሁ።
አደለ
ትኬት የለም። እሺ በቃ።